ሰላም ጤና ይስጥልኝ። ቪኦኤ ኢትዮጵያ ሳንቲ ነኝ። እባክዎት የምንረዳው?
እሺ ዳንኤል እባላለሁ። ከፒያሳ አካባቢ ነው የምደውልልሽ። የሴት ፕሮሞተር ነኝ። የቪኦኤ ደሀብ ሆቴል መስመር ላይ ያሉ?
አዎ አለሁ።
እሺ ይሰማል ደንበኛችን?
ይሰማል።
እሺ ቢጃይ ዲዮትን ይንገሩኝ።
መቶ አርባ ሀያ ሀያ ሁለት መቶ አርባ ሀያ ሀያ ሁለት የሊደር ኮዱ ማለት ነው። አይዲ የላቸው ሀያ ሀያ ሁለት አዎ መቶ አርባ ሀያ ሀያ ሁለት
እሺ አንዴ መስመር ላይ ጠብቁኝ። ደሀብ ሆቴል ነው።
ደሀብ ሆቴል አዎ።
እሺ ምንድን ነበረ የገጠማቸው?
leakage አለው ማሽኑ leakage አለው።
draft draft ማሽኑ ነው።
እያፈሰሰባቸው ነው። beer line ኡ እያፈሰሰባቸው ነው።
beer line beer line ኡ መሰለኝ ብቻ ፍሰት አለው ውስጡ draft ኡ እየፈሰሰ ነው።
እሺ እ፣ በዚሁ ስልክ ልመዝግበው። አንተ አዎ፣ በደውል በዚሁ ስልክ።
ስልክ።
አዎ እሺ ሙሉ ስምህን ነግረኛለህ?
ዳንኤል አስፋው
እሺ ቅሬታዎትን መዝግቤልዎታለሁ። ሌላ የምረዳዎት ነገር አለ?
አይ፣ አካባቢውን ልግለጽልሽ።
አለ eLeader ላይ አለ።
እሺ አመሰግናለሁ።
እሺ ስለ አገልግሎቱ ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ ናቸው